ሄሎ ሄሎ
ሄሎ ሄሎ ይሰማል?
አዎ፣ ሰላም ነው።
እንዴት ነው? አለ ምንድን ነው
ምን ነው ምን ነበር? ሄሎ ሄሎ እ ከሲቪል ላይ ፖስት አድርጌ ነበረ። አሁን አ አ
እ ግን አልገባም። ምንድን ነው?
ኦኬ አ አ እንትን በለው ስክሪንሻት አድርገህ የተላከልን ሜሴጅ በቴሌግራም ላክ- በቴሌግራም ላክልን የ- የ- ያ ኩዱ የላክ- የተላከው message አዎ፣ የሲቪል አ screenshot አድርገህ ላክልን በቴሌግራም እ- እሺ። ሁለተኛ ባለፈው ባ- ሁለት ቀን እንደዚህ አድርገው ባለፈው ሳምንት አ አ መ- መቶ ሀምሳ እንደዚህ አድርገው ምንድን ነው እንደዚህ አይነት መቶ ሀምሳ ብር አዎ፣ ባለፈው ሳምንት BestBet ጋር እኮ ካልገባ ችግሩ ያለው እኛ ጋር አይደለም ማለት ነው።
አ፣ አይደል?
ከሲቪል ሲቪል ላይ አ
አዎ፣ አ- በጣም በስቢት በጣም ደንበኛ ነው ጣለን አ አ አ እም?
ገባኝ።
እ፣ ከሲቪል ወደ ቤስት ቤት ሄ- አዎ።
ሄ- ሄደ አላ
አንዳንዴ እንትን ይላል የሲስተም አዎ፣ ቴሌግራም ላይ አ ቴሌግራም ላይ ል- ላክ- ልክቼዋለሁ። አ፣ እሺ ይኸው አሁን- አሁን ይኸው በቃ ቼክ እናደርጋለን። እሺ፣ ሁለት መቶ ብር ነው። አሁን እሺ ጥሩ። እሺ፣ አሁን ላከው። እሺ እሺ፣ እሺ።
እልካለሁ።